ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ hello፣ ጤና ይስጥልኝ። አቶ አብርሃም አቤት አቤት ከዊፕላስ የ transportation አገልግሎት ሰጪ ተቋም ነው የምደውልልዎት። ከዊፕላስ ኬት ዊፕላስ ዊ እሺ እሺ እሺ እሺ አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ከእያንዳንዱ trip ለአስር percent የምንቆርጥ ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል አ እና ይህንንም ታሳቢ ያደረግ ነው አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ አ እና ጡረት አንዱም ሌሎች ጥቅማ ጥቅም ስለሌላቸው አ ይህንን በጋራ የምትቆጥቡበትና አቅም የምትፈጥሩበትን ስርዓት ነው ይዘን የመጣ ነው።
አ ግን እንዴት አዩት እዚህ ሀሳባችን?
ይቅርታ ግን እየነዳው ስለሆነ ወይም መ- እኔ መደወል እችላለሁ?
ችግር የለውም። እኔ እሺ ቆይቼ እንደውልሎት ትንሽ እሺ እሺ እሺ እሺ እሺ እደውልሎታለሁ። መልካም እሺ ቆይታ።
እሺ እሺ እሺ